hello ሰላም ጤና ይስጥልን። hello
አቤት፣ አይሰማም?
ይሰማል። ከችብችብ ነበረ የምደውልሎት።
ወይ
አንዳንድ ጥያቄ ነበረኝ። ችብችብን ይጠቀማሉ አይደለ?
አዎ፣ አንድ ሶስቴ ተ- አንድ ሁለቴ ነው ምናምን ተጠቅሜያለሁ።
አዎ። እንዴት ነበረ ታዲያ?
አሪፍ ነበር በጣም።
application ኑ ሲያዙ ያስቸግራል ወይስ እንዴት ነው?
አረ አያስቸግርም፣ አሪፍ ነው።
እ፣ product ቱስ ሰዓቱ ሲመጣሉት ያለው ነገር እንዴት ነው?
አሪፍ ነው እስካሁን ድረስ።
okay፣ የሚደርሱት product ቆንጆ ቆንጆ ነው።
አዎ አሪፍ ነው።
እሺ፣ እ፣ የሚያቀርቡ የሚነግሩኝ complain አለ እንዴ? ይሄን ነገር ቢስተካከል የሚሉት ነገር ካለ እንድናስተካክል ነበር።
አይ የለም፣ እኔ ተመችቶኛል።
አሪፍ ነው።
አዎ እሺ፣ እናመሰግናለን በጣም። እሺ፣ መልካም ቀን።